ሰላም ጤና ይስጥልኝ ችብችብ።
ጤና ይስጥልኝ የኔ እመቤት።
hello።
ጤና ይስጥልኝ አብሮ ይስጥልን።
የኔ እመቤት እንትን ነበር አሁን ምን ስሞላ አሉ?
ቲማ- ቲማቲም ስሞላ እሺ hello እ ዘጠኝ አስራ አንድ ሰላሳ ያዥልኝ
ድምፆት ራሱ ያለ ነው።
ስልክ ቁጥር hello hello he- hello አቤት ዜሮ ዘጠኝ አስራ አንድ ሰላሳ ሀምሳ ስድስት ሰላሳ አራት
እ፣ ይንገሩኝ እስኪ እንደገና ይቅርታ። ዜሮ ዘጠኝ አስራ አንድ እሺ ሰላሳ ሀምሳ ስድስት ሰላሳ አራት ሰላሳ ሀምሳ ስድስት ሰላሳ አራት
join ልታረግ የፈለገችው አይኒ አይኒ group ነበር።
እሺ ማን ላይ አድርጋ ነው አሁን?
አይኒ Ayni's group ይላው A Y E N S ላይ apostrophe S ላይ ናደርግ አረገች በስህተት ማለት ነው።
ቲማቲም ላይ ነው አይደለ?
አሀ
okay አይኒ A Y E N I ላይ ነው አሁን join ያደረገችው።
አዎ በዚህ ሶፊያ ነች?
ማርካለች እንደገና አ ሶፊያ
okay ስለዚህ እዛችኛው አይኒ ላይ ነበረ ማድረግ አሁን ይፈልገ ነበር አዎ አድርገናል። እዛኛውም ላይ ግን ይሄ እንዴት ታረጉልናለን?
በቃ እሺ ይሄንኛውን አሁን እ፣ አስተላልግልን እሺ create ላደረገችው customer ልደውልላትና already join ስላደረጉት አ የምትፈልገው ከሆነ እ፣ ልጠይቃትና እሷ ወስዳ ብሩን እንድትመልስላችሁ ብሩ አደርጋለሁ።
ወደኛ ትመልሳ።
አዎ አዎ እሺ እሺ ደውዪልን በቃ እሺ ደውሎታለሁ።
እሺ እሺ ነው